Hello ጤና ይስጥልኝ።
Hello አቤት።
እንዴት አደርሽ?
እግዚአብሔር ይመስገን። እንዴት አደሩ?
ትናንት ቦታ ይዘን ነበረ፣ እሺ
ግን VIP ስለፈለግን ነው። normal ነበር የተመዘገብነው።
እሺ፣ ድጋሜ መመዝገብ ይቻላል። እሺ ስሞት ማን ልበል?
ትዕግስት አበራ። ልጅ ይዞ መግባት ይቻላል? አ?
ከአስራ ሶስት አመት በታች አይቻልም።
እ፣ ከአስራ ሶስት አመት በላይ
እሺ ከአስራ ሶስት አመት በላይ ከሆነ አስራ ሶስት አመት እሺ ከፍሎ መግባት ይቻላል። አስራ ሶስት አመት ከሆነ እሺ በቃ እሺ ስልክ ቁጥር ዜሮ ዘጠኝ አስራ አምስት እሺ ሰባ ሶስት ሰባ ሶስት
ሰባ ሶስት ሰባ ሁለት ሀያ አራት
ለስንት ሰው ነው VIP መያዝ የፈለጉት?
ለሁለት ማን ነው ሌላ አልሄድም ብሏል። ማን ነው ሶስት ለሁለት ሰው
አትሄድም? አዎ ለሁለት እሺ እሺ ትኬቱን እዛው ያገኛሉ።
እሺ አሁን ሄደው መቁረጥ ይችላሉ። እሺ መልካም ቀን።